Hello
አቤት ሰላም ጤና ይስጥልኝ። ሰላም አደራችሁ።
እግዚአብሔር ይመስገን።
አሜን። እግዚአብሔር ይመስገን።
ድሬ
ከድሬዳዋ ነው የሚደውሉት?
አዎ እሺ ቦታ ለመያዝ ነበር።
እሺ ይቻላል። VIP ከሆነ አምስት መቶ ነው። መደበኛ ከሆነ ሶስት መቶ ብር ነው። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው። ስሞት ማን ልበል።
ተማሪ ነኝ።
እሺ እሺ። አይዲ አለው ቻለ
እ፣ አሁን አሁን አልተሰጠንም እና አሁን ኮሌጅ አሁን ጀምረን ነው አልተሰጠንም። ID እሺ። ስሞት ማን ልበል።
ማህሌት ማህሌት ማን?
ወንደሰን
ማህሌት ወንደሰን። ስልክ ቁጥር ላይ
እም?
ስልክ ልውሰድ። ዜሮ ዘጠኝ
አርባ ሶስት አርባ ሶስት አርባ ስምንት አርባ ስምንት አስራ ስድስት አስራ ስድስት አርባ ዘጠኝ ለስንት ሰው ነው ማህሌት?
አቤት ለስንት ሰው ነው የምትገቡት?
ለአንድ ሰው አንድ ሰው እም።
እሺ በ account ታስገቢያለሽ ወይስ እዛው እ፣ መጥተሽ ትከፍያለሽ?
እዛ ብቻ ይቻላላ?
ትችያለሽ ትችያለሽ።
እሺ ወረፋ እንዳይበዛብሽ ቀድመሽ ሂጂ እሺ። አስራ አንድ ሰዓት ነው ፕሮግራም የሚጀመረው መሀሌ።
አይሽ እሺ ቻው፣ ሰላማዊ መልካም ቀን። እሺ